ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
የዚህ እንትን አጨዋወቱ አልገባ- አልገባልኝ ብሎ ግራ ገብቶኝ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ
ኮከብ ኮከብ ዘጠኝ ሰማንያ አምስት
እሺ፣
ከዛ ሰባ ቁጥር ይጫኑና አማርኛ ያደርጉታል።
ሰባ ቁጥር ተጭነው አማርኛ ያርጉት።
አማርኛው ትክክል ሆኗል። ቋንቋ መርቻለሁ፣ ግን እሺ አጫወቱ ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል እህ፣ አለ እሱ ይመጣል። አዎ አዎ ጥያቄና መልስ በ coin ሁለት ቁጥር ላይ ለመግዛት የሚል አለ። ከሁለት ብር ጀምሮ coin ይገዛሉ።
እህ፣ ነው አዎ፣ አንድ ከዛ አንድ ቁጥር ላይ ደግሞ subscribe ሲያደርጉ ደንበኛ ሲሆኑ ትኬት ይሰጡታል።
እሺ፣ እሺ ትኬቱን እድሉን ይሞክሩ።
የተለያየ እድሉን ይሞክሩ ቢሉ ይመጣል።
አዎ፣ ስለዚህ በትኬት ነው እድሎትን የሚሞክሩት።
በቃ እሺ፣ እሺ። እኔ እኮ ስሞክሮ አልተሰካም እንደገና ይሞክሩ ምናምን ስለሚለኝ አዎ፣ እሺ፣ እሺ።